hello hello፣ ጤና ይስጥልኝ።
አብሮ ይስጥልን ኡስማን ወይ? አቤት።
እ- ዲቦራ ነኝ። ከቤት ቤት ነው የምደውልልህ። ቅድም ደውለልኝ ነበር አይደል?
okay። አዎ፣ አዎ።
system ተቋርጦብን ስለነበር እ፣ እንትን ሶስት መቶ ብሩ fail አድርጎ ወደ ቤት ቤት account ተመልሷል። እሺ ድጋሚ ማዘዝ ትችላለህ።
እሺ። አመሰግናለሁ ዲቦራ። አይ እኔም አመሰግናለሁ። መልካም ምሽት።
እኔም ወድሻለሁ ደግሞ።
እሺ፣ መልካም ምሽት። አመሰግናለሁ። አመሰግናለሁ። መልካም ምሽት።
እሺ ውዴ።
እሺ፣ ቻው።